አሎ
አብሮ ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
Forward ምናምን አዎ Forward Logistics እ፣ የት ነው ቦታው አድራሻችሁ?
አድራሻችን ምን ዋና ቢሮችን እንፈልገው ነው አ
እ፣ ቦሌ ሚካኤል ወደ ሩዋንዳ መንገድ
ቦሌ ሚካኤል ሩዋ- ወደ ሩዋንዳ መንገድ አዎ ቲዜድ ሆቴል አይ፣ እዛ አጠገብ ነው። እ? እ?
ቲዜድ ሆቴል አጠገብ
እሺ፣ በዚህ ስልክ ደውዬ ማግኘት ስለምችል ስመጣ እየደወልኩ መምጣት እችላለሁ።
ምን አሉ
በዚህ ስልክ እየደወልኩ መምጣት እችላለሁ።
እ፣ አዎ ምን አይነት አገልግሎት ፈልገው ነው ግን እ?
ምን አይነት አገልግሎት ፈልገው ነው አይ፣ የጭነት መኪና ስላለ እንደ እንትን ከዚህ በፊት እ፣ እንትን መዝግባችሁን ነበር ምን እ፣ የጭነት አገልግሎት እንሰጣለን ብላችሁ አዎ እንሰጣለን አዎ እና እርግጠኛ ለመሆን ያክል ነው የመኪናውን እና ምን ነበረ ቦታን ተያሉ አ ለማስመዝገብ ፈልገው ነው ለማዘጋት አይደለም።
ለማስመዝገብ ፈልገው ነው አዎ አዎ አዎ መተው ማናገር ይችላሉ አ መተው ማናገር ይችላሉ ከሰኞ እስከ ቅዳሜ አለን ከሰኞ እስከ ቅዳሜ አዎ በቃ እሺ።
እሺ እናመሰግናለን